Hello Hello Hello Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
Automotive ነው cleaning?
ከየት?
Automotive cleaning ነው ወይ?
Okay
እም- የምደውለው ከ WePlus የሚባል solution ድርጅት ነው። WePlus Solution የሚባል እና እ፣ ድርጅቱ አንድ application develop አድርጓል። እዛ ላይ ዋና የምንሰራው እኛ delivery እና ታክሲ ነው፣ ግን በተጨማሪ ደግሞ የተለያየ ከሀምሳ በላይ የሚሆኑ service ኦች አሉት እና አንደኛው የ cleaning service ሲሆን እ፣ እናንተ አሁን ላይ ምዝገባ እያደረግን ነው። በነፃ ነው ምዝገባው። እናንተ service cleaning service እ፣ app ኡ ውስጥ ማለት እንድትመዘገቡ ነበረ እ፣ promote እንድታረጉ እ፣ customer ም እ፣ በቀላሉ እንዲያገኛችሁ እንድትገናኙበት Okay። app በምን የት ነው የምንመዘገበው? ምዝገባው ምናምን ምን አልከኝ?
ምዝገባ ምናምን።
እ፣ በ application ነው Okay app ኡ ምንድን ነው?
ዊፕላስ solution የሚል ነው። link ልላክልህ።
አዎ ሸሽ በዚህ ልክ።
በቃ እሺ link ልክልና እዛ ላይ አውርደው እ፣ መመዝገብ ነው።
Okay thank you እሺ አመሰግናለሁ።